ጤና ይስጥልኝ። ሙሉ ስፖርት በኩል ልርዳዎት?
አላ
ሄሎ፣ አላ አላ እንትን ኢንፎርም ፈልጌ ነበር።
ምን
ማለት ቴሌብር ሳፖርት አይደለም እንዲ አሁን ስፖርት ኦንላይን አዎ፣ ሙሉ ስፖርት ነው። ምን ልርዳዎት?
ቀይሯል፣
እ?
ተቀየረ።
ምኑ
አይ ሁሉ እንትን ኦንላይን በቴሌብር ታርብ አልመጣለኝ ቴሌብር ቴሌብር? አዎ፣ እየሰራ አይደለም ለጊዜው system። deposit ነው የፈለጉት? withdraw ነው?
አይ deposit ነው የፈለኩ።
እሺ እኛ deposit እናደርግሎታለን። ስልክ ሰጦትና በዛ በሰጠው ስልክ ቁጥር ላይ ቴሌብር ላይ ይልካ- ይላኩበት ብር አ በሱ በላኩበት screenshot አድርገው ቴሌግራም ላይ ሲልኩልን እኛ ደግሞ እንልክሎታለን ብሩን ወደ deposit እናደርግሎታለን።
እሺ እሺ ዜሮ ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አመሰግናለሁ።
ሄሎ
አላ አላ ፍትህ አምላክ ማርዬ ነው ስሙ።
እሺ እሺ ፍትህ አምላክ ማርዬ ነው የኛ የቴሌግራም ቁጥራችን ያውቁታል?
አ አለ አለ እዛ ላይ ነው የሚልኩት። screenshot ያደረጉበትን የሁሉ ስፖርት ቁጥርና ሙሉ ስሞትን።
እሺ እሺ እሺ እሺ እሺ እሺ